ጤና ይስጥልኝ ሄሎ ቪዛ እኩል የሚል ባርኮድ ማየት የጉዞ መረጃ ልስጦት? ሄሎ ደንበኛችን
ይሰማ ይሰማል።
ይህን በሚዲያ ላይ ነበር ይህን ስልክ የሰማሁት
ምን አሉ?
ሚዲያ ላይ የሰማሁት ወደ ውጭ ሀገር የሚፈልጉበትን ሀገር የመሄድ እንትን ሀብት ስላላቸው አለው ምናምን የሚል information
አዎ information ወዴቱ ወዴትም ይሁን ወዴት የተደበቱበትን ቦታ information እንሰጣለን እኛ።
የት የት ነው